ሰውየው ብታየው በቃ የ- ጤና ይስጥልኝ በሽታ የሌለ እንትን ነው። ወይ ደህና ነሽ?
እግዚአብሔር ይመስገን።
አለሁ አለሁ። አዎ እ- ድሮ ብዬ ነበረ ወደ ኮሜርሻል ነው እም፣
ባላንስ ዳርጋልኛለች ግን ፕሮሰሲንግ ነው የሚለው። ቅድም
ቤስት ቤስት የሆነ- ቁጥር የደወልክበት ነው?
አይደለም ንገረኝ ቁጥር ነው እንዴ?
ስልሳ አምስት እሺ አርባ አራት እሺ ስልሳ ስድስት እሺ አስራ አራት
ስንት ብር ነበረ?
አስር ሺህ ብር አለ። ከዛ ሁለት ጊዜ ሁለት ሺህ ብር አሁን የቀረብህ ድጋሚ ስንት ሁለት ብር ሺህ ነው?
አምስት መቶ እ?
የቀረብህ ስንት ብር ነው?
ሁሉም processing ናቸው። አራት አሃ።
አሁንም አንድ መቼ ጨምሬ ነው ነበር።
ያደረግከው? ዛሬ ነው?
አሁን አዎ፣ ቅድም እኮ ከሀያ ደቂቃ ሰዓት?
ፊት የሆነች ሀያ ደቂቃ ሰላሳ ደቂቃ አዎ። እስኪ አንዴ ቆይ ይፈትልኝና ሌው አዎ በቻፓ ስለሆነ ትንሽ ሰዓት ስለሚፈልግ ነው። ቻፓ ከአንድ እስከ ሁለት ከአንድ ሰዓት እስከ ሁለት ሰዓት ይፈልጋል እና okay፣ ራሱ ተቆጣውና ይገባል።
ይገባል በራሱ ጊዜ። አዎ ሳንቲም ሲሆን በደቂቃዎች ቻፓ ደግሞ የራሱ እንትን ስላለው ነው።
አይ አይ፣ thank you መልካም ምሽት። እሺ እናመሰግናለን።